hello ጤና ይስጥልን። በውኪቲዩብ ነው።
ሰላም እንደምን አለሽ? ስምሽ ማን ልበል እ፣ ትሪጋ እባላለሁ። እንዴት ናችሁ?
አለው። ደህና ነሽ?
አለሁኝ። እ፣ የዩቲዩብ ስልጠና መመዝገብ ይቻላል አይደለ?
ይቻላል። እ፣ account ኡ አለሽ?
አይ የለኝም።
እሺ፣ text እናድርግልሽ።
እሺ ብሩ ስንት ብር ነው?
እሺ፣ በጣም ጥሩ። ሁለት አይነት ነው ያለው። እስከ የካቲት 25 ወይም እስከ ፊታችን እስከ ነገ ድረስ ለሚከፍሉ ሰዎች የ35 ፐርሰንት ቅናሽ አድርገን 10 ሺህ ብር ነው። ከዛ በኋላ እሺ።
ግን 15 ሺህ ብር ነው